አቤት hello ደውለውልን ነበር አቤት፣ አይደል?
አቤት።
ቅርብ ሰዓት ላይ አዎ፣ check አድርጌ ነበርና አዎ።
እቃው ዛሬ ያልተላከሉት group ኡ complete የሆኑ ዛሬ ነው። ሁሉም group ኦች
እ
እቃው ዛሬ ያልተላከሉት ምክንያት warehouse check አድርጌ ነበርና እ complete ዛሬ ነው አይደለም?
group ኦች complete የሆኑት። create የተደረገው ትላንት ቢሆንም ግን እ፣ ሰው ገብቶ የተጠናቀቀው ዛሬ ላይ ነው። ለዛ ነው ዛሬ ላይ?
ያልተላከው። አዎ፣ ስለዚህ ዛሬ አይመጣም።
አዎ፣ ዛሬ አይመጣም። አዎ።
እሺ፣ ሰኞ።
ስለዚህ ሰኞ አስልክለታለሁ። እሺ፣ እሺ።
እሺ፣ መልካም ምሽት።